ጤና ይስጥልኝ። ሙሉ ስፖርት ነው ባኮ የምንወዳው።
hello
ሙሉ ስፖርት ነው ባኮ የምንወዳው።
ይሰማል?
አዎ ይሰማል።
አ አይ withdraw አድርገን ምንም አየር ላይ ቀረ ትናንትና ብሩ። ለምንድን ነው?
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እ?
ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
አ history ላይ አለ?
አዎ
አ withdraw ማታ ማለት withdraw ቴሌብር ቀን ሙሉ አይሰራም ነበር። ማታ ላይ መጣ አዎ system update እየተደረገ ስለሆነ ነው።
እኮ ማታ ላይ መጣ ስልከው፣ ጭራሽ ብሩም የለም። ብሩን ቀንሶታል፣ ግን የገባ ብር የለም።
ከ transaction history ላይ ያልገባሉትን ፎቶ ያንሱና በቴሌግራም እ።
ይላኩልን።
እሺ እሺ።
ቁጥር የያዙኝ እኔ ቴሌግራም
የቴሌግራም እ፣ ቁጥራችሁ ስንት ነው? ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
እሺ ቆይ አንዴ። ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ እሺ አመ- አመሰግናለሁ። እሺ።
እሺ